ጤና ይስጥልኝ Best Bet
hello sister አቤት
የሆነ የእኔ account Best Bet ብር ተወስዶ ነበረ withdraw ሌላ ሰው እኔ አላደረጉም ነበረ okay Best Bet ስልክ ቁጥር የደወልክበት ሰው
አዎ ስንት ብር ነው የተወሰደ እ
አንድ ሺ መቼ
ዛሬ ዛሬ እሺ ጠብቀኝ hello
sister በ voucher ነው withdraw የተደረገው እና ብሩ አልወጣም
ብሩ አልወጣም ከ account አልወጣም አዎ እና Best Bet ሱቅ ካለ እዛ ሄደ ማውጣት ትችላለህ የት ነው ቤስት ያለኸው ቤት?
ቤት ነው ያለኸው
ያን ጅጅጋ ጂጂጋ ጂጂጋ ዜሮ አምስት ቢጫ ፎቅ እና ጂጂጋ ዩኒቨርሲቲ ሱቅ አለ እዛ ሄደ ማውጣት ትችላለህ እሺ
እሺ እሺ መልካም ቀን